ጤና ይስጥልኝ ቤት ዲቦራ ነኝ። ባካው ምነቃው withdraw ነበር አሁን አዝዤ ነበረ ሰላሳ ስምንት ሶስት መቶ ሰማንያ ሶስት ብር በዚህ ስልክ አሁን በደወልክበት ስልክ ነው።
አሁን በደወልኩበት እሺ ትንሽ ጠብቀኝ check አደርገዋለሁ። ስንት ብር አልከኝ? ሰላሳ ስምንት ሺህ ሶስት መቶ ሰባ ሰባ ሶስት ሶስት ሺህ እሺ hello
አይደል?
እ ወደ account ነው አይደል የላከው? ወደ አዎ።
ንግድ ባንክ አዎ እስቲ ንገረኝ account ኡን።
አንድ ሺህ እሺ ሀምሳ አራት እሺ ሰባ ስድስት እሺ ሰባ አምስት እሺ
አራት ዘጠና ዘጠኝ ክርስቲያን አላሚር ነው።
አላምራው እሺ በቃ check እናደርገዋለን። ይገባል። እሺ confirm ይደረግልሃል። ትንሽ ቀ- ትንሽ ቆይቶ ይገባላል ወደ account ክ።
እሺ ሰላም። እናመሰግናለን። መልካም ምሽት።
መልካም ቀን